ቤት ቤት ቤት የምንረዳው
አሁን እያናገርኩሽ ነበረ። አንድ team ጣለኝ ያልኩሽ።
እሺ አንዴ ጠብቀኝ።
ሄሎ
አቤት አቤት።
እሺ cashier ኮዷን ነገር ሄሎ ሄሎ ምን ነበረ?
እ፣ ትኬት ነበር የቆረጥኩትኝ እና አንድ team ነበር የጣለኝ እሺ cashier ኮዷን ንገረኝ።
እ?
cashier ኮዱን ንገረኝ።
ምኑን?
cashier ኮድ በርቀት ነው የቆረጥከው ወይስ?
አረ በስልክ በስልክ ነው የቆረጥኩት።
እሺ ትኬት ID ውን ንገረኝ።
ID ዩ ዜሮ ዜሮ C ስምንት ነው አዎ
ዜሮ ዜሮ C ስምንት እሺ CD
CD
ሁለት ኢ ሁለት E seven E ሰባት E
አንድ አንድ
ከዛ A
A EC
EC
AAF A A
ስድስት ስድስት
E
E ስምንት E ስምንት እሺ ቦነስ ተለቋል። እሺ እ?
ገብቶልሃል ቦነስ
ሆነ ስንት ነው?
ሁለት መቶ ብር
እሺ።